ጤና ይስጥልኝ ቢጃ ኢትዮጵያ ብርሃን ነኝ። እባክዎት ምን ልርዳዎት?
ሰላም ነው።
ሰላም ደንበኛቸው ምን ልርዳዎት?
አለ ማሽን እንትን ሶኬቱ እንትን ብሎ contact ያደረገብ ነው መቀየር አለበት።
ሶኬቱ ተበላሽቶቦት ነው?
አዎ እሺ ደንበኛችን ቅሬታውን መዘግብልዎታለሁ። ሶኬቱን ግን ይንቀሉት።
ነቅለናል። እንግዲህ አሁን ዝራብድም የሸጥን አይደለም።
እሺ ደንበኛችን የቢጃ ID ዎትን ወይም ደግሞ TIN number ኡትን ይንገሩኝ።
አራት ዜሮ
አራት ዜሮ ሰላሳ አምስት ሰላሳ አምስት ሰላሳ ዘጠኝ ሰላሳ ዘጠኝ ስልሳ ሁለት ስልሳ ሁለት አ
እሺ ደንበኛችን አንድ መስመር ላይ ጠብቁኝ። የቤቱ ስም ምንድን ነው? ደንበኛ እ የቤቱ ስም ወይም የግሮሰሪው ስም ምንድን ነው?
አለም ይስፋ አለም ይስፋ ስጋ ቤትና ግሮስ
አለም okay።
አለም ይስፋ አ አ እሺ ደንበኛችን የእርስዎን ስም ልቀበል?
እ የእኔ ስም ታምራት
ታምራት አ
ስልክ ቁጥር በዚህ በ- ታምራት ማን? የአባቶ ስም
የ- የእኔ ስም ቁጥር
የአባቶ ስም ታምራት ማን?
ታምራት ደሳለኝ
ታምራት ደሳለኝ።
አ
ስልክ ቁጥር በደወሉበት ያዝ ወይስ ሌላ ይሰጡኛል?
በዚህ ብታዩ ችግር የለም።
እሺ ልዩ ቦታውን ይንገሩኝ ደንበኛቸው።
ሸገር መናፈሻ አዲሱ ገበያ አዲሱ ገበያ ሸ- ሸገር መናፈሻ።
አ
እሺ ደንበኛችን ቅሬታው መዝግቤ አስተላልፍ ይሉታለሁ። የጥገና ክፍሎች መጥተው ጥገና ያደርጉልዎታል። ሌላ የሚረዱት ነገር አለ?
ምንም የለም። በቃ ይሄ ብቻ ተባበሩ።
እሺ ደንበኛችን ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ